ሄሎ አቤት
እ- መልሼ ደወልኩ።
እሱ እኮ
አዎ። አሁን ግማሹ አሁን እ፣ ወሎ ሰፈር ነው። አስተካክለው አልሞሉትም ነበረ ሲሞሉ አዎ የሚገርምሽ ማታ እስኪ እያደረገ ነበር እንትና እና እንግዲህ አሁን እኮ ነው አጋሚ ቼክ አድርገው እኔ እንዳለ ቤት ነው የመሰለኝ ቢሮ አልክለውን መቀበል ታውቂያለሽ
እና አሁን የቢሮውንም መቀበላይቱም ዛሬ ደውለው የሁሉ ደግሞ አሁን ወጥቷል። አጋጣሚ
እና እንዴት ነው የሚደረገው? እሺ።
ወይ አንድ እኔ ወደዚህ ወደ ጽዮን አካባቢ ለእናንተም ትራንስፖርት ሁለት የመመላለስ ሁለት ደግሞ እኔ ዛሬ የሚመቸኛ እረፍት ነው ስለሆነ የብዙ ሰው እዛ እኮ ነው የወሎ ሰፈር አንድ ላይ የወሎ ሰፈር ያለው
ማንም አይቆም።